ጤና ይስጥልኝ አሪፍ ነኝ ቤዛዊት ነኝ እባክዎ ምን ልርዳዎ
ኧረ እንትን ልኬ ነበረ ምን ልከውልዎት ነበር ደግሞ ያንቺ
በቴሌግራም ልኬ ነበረ screenshot ምናምን እሺ ትናንትና ነው
አዎ
እሺ ደንበኛችን አንዴ መስመር ላይ ጠብቁኝ ልይልዎት
እሺ
ደንበኛችን መስመር ላይ አሉ
አለሁ
ረመው ነው የሚለው
አዎ ከ Vamos Bet ነው
አዎ ሁለት መቶ ሰላሳ ብር ነበር ደንበኛችን ሁለት መቶ ሰላሳ ብር ነበር አዎ አዎ እሺ ደንበኛችን በእኛ በኩል ተስተካክሎልዎታል የ Vamos wallet ኦትን check ያድርጉና ወደ wallet ኦት ካልገባልዎት betting ቤቱን ነው የሚያናገሩት በእኛ በኩል ተስተካክሎልዎታል
ስለዚህ በ Vamos ካልገባልኝ በ Vamos ላይ ነው የምጠይቀው አዎ wallet ኦትን check አድርጉና ካልገባልዎት Vamos Bet ን ነው የሚያናገሩት
እሺ የ Vamos ድርጅት ስልኩን ታስቸግሪ ደንበኛችን ስልኩ እኛ የለንም ከ website ኣቸው ላይ ያገኛሉ
okay እሺ በቃ አመሰግናለሁ እሺ መልካም ቀን